ጤና ይስጥልኝ ቻኮ
አብሮ ይስጥልኝ።
አቤት ምን እንርዳት?
ከ betting ወደ ቴሌብር ካርድ የላኩ ነበር፣ አልደረሰም። ቴሌብር ላይ አልገባልኝም።
ወደ ቴሌብር ነው ወጪ ያረጉት። የቴሌብር ስልክ ቁጥሮትን ንገሩኝ።
ዜሮ ዘጠኝ አስራ አራት አስራ አራት
ስልሳ ሰባት ሃምሳ ሁለት ስንት አሉኝ? ይቅርታ
ዜሮ ዘጠኝ አስራ አራት አስራ አራት
ስልሳ ሰባት ስልሳ ሰባት ሃምሳ ሁለት ሀምሳ ሁለት ዜሮ ዘጠኝ ዜሮ ዘጠኝ